ወይ ቆይ አንዴ ሄሎ ዘኪ እንዴት
አለው እግዚአብሔር ይመስገን።
እሺ ቤት ገብተሃል?
መግባት አይበሉት ብቻ ገብቻለሁ።
እሺ እሺ። አይ የሆነ ወደ ነበር እና እንድትመልሰው ነበር። አንተ ጋር ያለ ምግብ አለ አይደለ? ከቻኖል ኦሎምፒያ ኧረ አላወጣሁትም። ቲክዳፕ ሁላ አላልኩትም እኮ
ምን ለምን ለምን ማለት ማለት ኬዙ ምን ነበር?
customer ሯ እኔ picked up ላነሳው ልክ ሬስቶራንት ስገባ አዎ customer ሯ ደወለች።
እሺ ከዛ ይኸው pick አድርጌ ልመጣ ነው ወደ አልኳት።
እሺ ከዛ ስንት ስንት ደቂቃ አለች?
እም፣ ሰላሳ ደቂቃ ቢፈጅብኝ ነው ከዚህ በኋላ እሺ አልፈልግም አለች።
Okay። restaurant ሆነ የሰሩት ይመስልሃል?
ኧረ ይሰ- ይሰሩታል ቻኑል እኮ ነው።
አይ እሺ። ከሰሩትማ ያው ነገ ሄደህ መፈረምህ ነው ታውቃለህ። አዎ።
ኧረ ፈርምላችኋለሁ እኔ ነገ ሲጀመር ልነሳ መጀመሪያ አ- ተነ- ተኝቼ ልነሳ። ሙሉ የከተማው ዝናብ እኔ ላይ ነው ያለቀው። ከዛ ነገ ስንጋልኝና መፈረሙ ነው የጨነቃችሁ እናንተ። እኔ በሰላም ልደር እሺ እሺ በቃ ብቻ ደህና ደህና።
ካንስል አድርጉልኝ።
እሺ እሺ እሺ ቻው።
ቻው።